ጤና
ሄሎ እንደምንሽ ነበር ማነሽ የሆነ አሪፍ ቤት በስ ቤት ቱቶያገስ ቤት ለካ ነበር እኮ
እሺ
ዘጠኝ መቶ ሰባ ብር ማታ ላይ መቶ ሰባ ብር
ዘጠኝ መቶ ሰባ ብር
ዘጠኝ መቶ ሰባ ብር አልገባም ሰው የሆነ account ቁጥሩ ደግሞ ዜሮ ዘጠኝ አስራ አምስት
ደንበኛችን ይሰማል
ቁጥሩ
እሺ ደንበኛችን ሙሉ ስምዎትን ንገሩኝ Hello ደንበኛችሁ አብድ አሺስ
ማን አሉኝ አብድ አሺስ
እሺ አብድ ደንበኛችን አሺስ በዚህ ቁጥር ነው የሚጠቀሙት አዎ ቁጥሩ ደግሞ ዜሮ ዘጠኝ
አስራ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት አስራ ሶስት
አስራ ሶስት
ሰማንያ ዘጠኝ ሀያ ሁለት
ዜሮ ዘጠኝ አስራ አምስት አስራ አምስት አስራ ሶስት አስራ ሶስት
ሰማንያ ዘጠኝ ሰማንያ ዘጠኝ ሀያ ሁለት ሀያ አራት እሺ ደንበኛችን ወደ ቶ ኤክስፖርት ሲሞክሩ ነው አዎ እሱ ገስ ዲፖዚት አድርገን ነበረ እስካሁን የለም
እሺ ደንበኛችን መች ነው ይሄ ችግር የተፈጠረው ችግር የለም ማታ ላይ ማታ ላይ
እሺ ደንበኛችን አሁን በምሰጡት ቁጥር ወደ ቴሌግራም ቻናላችን ስክሪንሻት ይላኩልን።
እሺ ዜሮ ልደብቅ?
ዘጠና ሁለት ስልክ ቁጥር ላስይዙትና ወደ ቴሌግራም ቻናላችን ስክሪንሻት እ።
ላኩልን። ዜሮ ዘጠኝ ዘጠና ሁለት
እዲያት ነበር ቆስ ነበር ነበር ዜሮ ዘጠኝ
ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ
ሀምሳ አምስት ሀምሳ ሀምሳ አምስት ሀምሳ ሀምሳ አምስት ሀምሳ አምስት አዎ ልክ ነው።
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ወደዚህ ሁሉ ሀምሳ አምስት አዎ ልክ ነው።
ይሄ ልደውል
በዚህ ቁጥር ወደ ቴሌግራም ቻናላችን የቴሌግራም ቻናላችን ነው screenshot አድርገው
ይኸው ወደ ቴሌግራም ቴሌግራም ነው
ይላኩልን።
እሺ እሺ ደንበኛችን ስለደወሉ እናመሰግናለን። ሌላ የምረ